hello በቴሌግራም አውርቼሽ አውርቻችሁ ነበር። hello hello አቤት። እሺ በቴሌግራም አውርቼሽ ነበር እሺ፣ እየሰማሁ ነው።
እና screenshot ምናምን አድርገህ ላክልኝ ምናምን ብለሽኝ ልኬው ነበርና ስልክ ቁጥር ምናምን ብላችሁኝ መልስ ግን አልተሰጠኝም እስካሁን።
መቼ ነው?
እንደ ሳምንት አድርገዋል። ግን አሁን ደግሞ በሌላ ስልክ ቁጥር ጠዋት የሰጠሽኝ በዛ አውርቼሽ ነበር።
ማን ልበል ስሞትን? እሺ
ያሬድ
የቴሌግራም ስሞት
ቆይ እንዴ አዎ ያሬድ ነው የሚለው።
ያሬድ ማን ነው የሚለው?
ያሬድ ብቻ ነው የሚለው። ስልክ ቁጥሬ ልንገርሽ?
አ- አግኝቼዋለሁ መሰለኝ አግኝቼዋለሁ አግኝቼዋለሁ።
okay ይሁና ሳምንት አድርገዋል።
አዎ ዛሬ አይደል የተላከው?
አዎ ዛሬ በሌላ የላከው አይደለ?
አዎ ዛሬ በሌላ ስልክ ቁጥር ነው ያው ስልክ ጠዋት ስለሰጣችኝ በዛ ነው ያወራኋችሁ።
እሺ ይስተካከላል፣ ይጠብቁ።
እሺ